ያንቺ ድንቅ ስራሽ አንቺ እኔን ወደ እኔ መጣት አንቺ እኔ ታታሌ ያለሽ አንቺ እኔ በሰበት አንቺ ልጅ ምነው ወንጀል ሆነ እኔ አንቺን መውደዴ ከሸንጎ ቀረበ ተመራብኝ ተራ ቢታደለኝ ለመራ ውሰጂኝ ዘመድ ካግነሽ ይወጡኛል ቁንጅናሽ ተጠፍቶ መነወረ በለው ተመረለው በለሽ ደጓ ከነቅኔ አታስፈችው ሆይ ውበትሽን በጎላው ለመቼ ደበቅሽው ለማን እንዲሆነው ሙና ነይ ሙና ነይ ሙና ነይ ሙና ነይ አንቺ እኔ ነይ ሞናናዬ አንቺ እኔ ነይ ሞናናዬ አንቺ እኔ ነይ ሞናናዬ አንቺ እኔ ነይ ሞናናዬ አንቺ እኔን አይታመን ገዳሽ አንቺ እኔን አይደል የሰደቀ አንቺ እኔን አልሸምቶ በስሜን አንቺ እኔን ተቀበሎተ አንቺ እኔ ጽፋ ሲመረገመድ አንቺ እኔ ጨብጭቦ ሲመታ አንቺ እኔን የዘመን ውበትሽ አንቺ እኔ ምስጢሩ ይፈታ አንቺ እኔ ልወቅ ያንቺን ነገር አንቺ እኔ ታሪኩ ባምልሽ አንቺ እኔን አውጥቼ ሳልተደምብ አንቺ እኔ ከሰው ሳረስ አንችልምሽ ወጣ ውረድ ብዬ ልቤን አላዘውም አንቺን ተመክቶ ይሰደኛል ከደረስኩት ደርስ ባዝን አለሆኝ እሷን አለዘብታ ሰረገው ጥለብኝ ቁንጅናሽ ተጸፍቶ መለወረ በለው ተመረለው በለሽ ድንኳ ከነቀኔ ባታስበችውም ወይም ውበሽን በቆላው ለመቼ ደበሽው ለማን ሊሆነው ሞና ነይ ሞና ነይ ሞና ነይ ሞና ነይ አንቺ እኔ ነይ ሞናናዬን አንቺ እኔ ነይ ሞናናዬን አንቺ እኔ ነይ ሞናናዬን አንቺ እኔ ነይ ሞናናዬን አንቺ እኔ ጓዝሽ ተሸክፎ አንቺ እኔ ከቆቦሽ በለሽ አንቺ እኔ መኖ መለማማ አንቺ እኔ ከደጉ ዳረሽ አንቺ እኔን እንዲህም አልነበር አንቺ እኔ የወዳጅ ሰው አንቺ እኔ ብቅ ማለት ሚን አንቺ እኔ የቆይ ቆመት አንቺ እኔን አንቺን ግን ተስኖሽ አንቺ እኔ ወደ እኔ መለሱ አንቺ እኔ ታታልኛለሽ አንቺ እኔ በሶብበቱ ወረሽ ጨለመች ወጣ ውረድ ብዬ ልቤን አላዘውም አንቺን ተመክቶ ይሰደኛል ከደረስኩት ደርስ ባዝን አለሆኝ እሷን አለዘብቶ ሰረገው ጥለውኝ ከሰርገኛው መሃል ሚደምቀው አለበት ተዘለቃሽ ምነው የተጫወንበት ያንቺ ነገርማ ለስንት አወቀቡት ያልሰማብኝ የለም ገብር አልጠራሁም ሞና ነይ ሞና ነይ ሞና ነይ ሞና ነይ ሞና ነይ ሞና ነይ ሞና ነይ ሞና ነይ ሞናኔ ሞናኔ